hello ጤና ይስጥልኝ መሰረት ነኝ። ሰዓት ለምን ታውቋል? hello hello ይሰማኛል?
ሰማንያ ዘጠና ስድስት ወርዳል ስንት አልከኝ?
ሰማንያ ዘጠና ስድስት
ሰማንያ ዘጠና ስድስት ምን ሆነብህ?
location የሚለው እዚሁ ነው። ጳውሎስ ነው የሚለው location።
እሺ እዛ ላይ የተጻፈው ደግሞ ገርጂ ነው። የሞተረኛው ልጅ ነው ገርጂ ደግሞ
ሰማንያ ዘጠና ስድስት አዎ
ስምህ ማን ነው?
አቡበከር
ሰባ- ሰማንያ ዘጠና ስድስት የሞተረኛ ነው ተብሏል። ተሞላም እሺ አንዴ ጠብቀኝ እሺ።
አይደለም የሚለው ጽሁፉ እዛ ላይ እኮ ገርጂ ነው የሚለው location አዎ።
ያለው ግን እዚሁ ነው ጳውሎስ
እኮ ታዲያ እንደዛ ከሆነ እኮ የሞተረኛ አይደለም ማለት ነው አቡበከር።
አይደለም location ኡ እ።
ጳውሎስ ነው ያለው እሺ እዛ- እዛ ላይ ደግሞ አለ ብሎ የሚጽፈው ደግሞ ገርጂ ነው ገርጅ ነው የሚለው እኮ location ጳውሎስ ከሆነ የሞተረኛ አይሆንም ብዬ ነው። ከ pizzeria አይደለም የሚነሳ?
እኮ እሱን አጣሪልኛ ከጳውሎስ ከሆነ ልክ ነው ወደ ጳውሎስ ከሆነ
አዎ ገር- እሺ።
ገርጂ ከሆነ ግን የሞተረኛ order ነው እሺ አብዱዬ እንደዚህ እናርግ። customer ያለበትን ቦታ አስጠይቄያለሁ። እርሱልኝ ልንገርህ ደውዬ አይሻልም?
በቃ እሺ እሺ